ሄሎ አብራችሁልን የአብ ጋርመንት ነው።
አ አ ከአሪፍ ፔ ነበር ምደውልሎት ደመያችን ከአሪፍ ፖስት ማርሽ
ማን ያዘ ቀምሽላል ከምን አሉ
ከአሪፍ ፔ ፖስት ማሽን ደመያች
ናይስ
ም- ፖስት ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር ደመያች።
አይ እስካሁን ምንም ያጋጠመ ነገር የለም ከእናት ባንክ ነው አይደል ልክ ናት ደንበኛችን ነው።
አይ እስካሁን ምንም ምንም አይነት- ሆነ የለም።
እሺ ምንም አዎ፣ አይነት አሪፍ ችግር ካ አገልግሎት ይሰጠናል እሺ ደንበኛችን ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውላ ያናግር
ዘጠና ሶስት ዘጠና አምስት ላይ እሺ ደንበኛችን መልካም ቀን ይሁንልዎት።
ነው ያላቸው